ጤና ይስጥልን። ዱር ገበያ
ሰላም ነው። እናት ቱታው ማለት ፈልጌ ነበር።
OK፣ እሱ ይቻላል። የመረጥሽ ኮድ ስንት ነው?
ወይ ኮዱን ሳ- ኮዱን ሳልይዘውት ፕሮግራሙ አልቆ ነው። የናይክ ቱታ የወንዶቹ
ናይክ። OK፣ እሱ የት አካባቢ ነው ያለሽው?
እ፣ ኬላ ቡራዩ
የት ቦራዩ?
ቡራዩ ኬላ
እሺ፣ ቦራዩ እ፣ ግን ከለር ምን አይነት ከለር ነው ወይ ያየሽው? ንገሪኝ።
ምን አይነት ከለር እ፣ ሄሎ ሄሎ
ኤሌክተሮች እቃ ተረክበን ነው ከፋብሪካ ዋጋ አፋይት ላይ ነው